Good morning spa reception ጸሎት speaking Hi good morning እንዴት አደርሽ?
እግዚአብሔር ይመስገን።
Spa ነው አይደል ካፒታል?
አዎ spa ነው ካፒታል።
ሞሮኮ book ማድረግ ፈልጌ ነበረ።
ለመቼ ፈልገው ነው?
ለነገ።
ነገ ስንት ሰዓት ላይ?
ነገ ስንት ሰዓት ነው ያላችሁ? like ወደ አምስት ሰዓት
አምስት ሰዓት።
አዎ እሺ። ማን ልበል ስሙትን?
በአምላክ ግን ሶስት ሰው
ለነገ። እሺ፣ መስመር ላይ ጠብቁኝ።
እሺ እኔ የምልሽ ሶስቱም አንድ ላይ መግባት ቦታ አላችሁ እንዴ?
አይ ሁለት ሰው አንድ ላይ፣ አንድ ሰው ብቻ።
እሺ እጠብቅሻለሁ። እሺ መስመር እሺ
ስንት ሰዓት ላይ ነው ያለው?
ወይ ስድስት ሰዓት አድርጊው። ስድስት ሰዓት ነው።
እሺ ማን ልበል ስሙን? ስልክ በአምላክ ዜሮ ዘጠኝ ስልክ ሀያ ዘጠኝ ሀያ ዘጠኝ ዜሮ ዜሮ እሺ አርባ ዘጠኝ እሺ ሰባ አምስት
አርባ ዘጠኝ ሀያ አምስት ነው ሰባ አምስት ሰባ አምስት ሰባ አምስት እሺ ይዤለታለሁ።
Thank you እሺ እሺ አመሰግናለሁ።
እሺ